ማን ብዬ ስምሽን ልጥራው? የኔን ልብ ግራ ገባው። ንገሪኝ ልወቀው፣ እቱ ስምሽ ማን ነው? ብርቱካን ልበልሽ ወይንስ መሰረት ወይስ ማማሽ እንደው ልበልሽ ወይ ገነት ፍቅሬ ለመጠሪያሽ እንደ ስም ልጣለት ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማን ነው ሕይወቴ ልበልሽ ወይስ የዓለም ፀሐይ ንገሪኝ በኔ ሞት ይስማማሽ የለም ወይ ያለዚያም ልበልሽ ወንዝ ዳር እንኳን ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማነው ልቤ ሳይምታታ በሐሳብ ሳይኮበልል የመጠሪያ ስምሽን ንገሪኝ ማልበል መልክሽ የሚያሳሳ መሳይ ነው ተንበል ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማነው የወይን እሸት ልበል ወይስ ጸገነት የቱ ይስማማሻል ለምትጠሪበት እባክሽ ምርጫሽ ንገሪኝ በሊሞት ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪ ዶቀው እቱ ስምሽ ማን ነው ለአንቺ ስም ሳወጣ እኔ እንዳልጎዳ ደስ የሚያሰኝሽ ንገሪ ልረዳ አምሳሉ ልበልሽ ወይንስ ጽጌረዳ ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማነው ላንቺ ስም ሳወጣ እኔ እንዳልጎዳ ደስ የሚያሰኝሽ ንገሪኝ ልረዳ አምሳሉ ልበልሽ ወይ ጽጌረዳ ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማን ነው ብርቱካን ልበልሽ ወይንስ መሰረት ወይስ ማማሽ እንደው ልበልሽ ወይ ገነት ፍቅሬ ለመጠሪያሽ እንደ ስም ልጣለት ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ወቀው እቱ ስምሽ ማን ነው ሕይወቴ ልበልሽ ወይስ ያለም ፀሐይ ንገሪኝ በኔ ሞት ይስማማሽ የለም ወይ ያለዚያም ልበልሽ የወንዝ ዳር እንኮይ ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባሁ ንገሪኝ ልወቀው እቱ ስምሽ ማን ነው ልቤ ሳይምታታ በሐሳብ ሳይኮበልል የመጠሪያ ስምሽን ንገሪኝ ማልበል መልክሽ የሚያሳሳ መሳይ ነው ጠንበለል ማን ብዬ ስምሽን ልጥራው የኔ ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው እቱ ስምሽ ማን ነው